ይባላል። ጤና ይስጥልኝ እንዴት ቤት
አብራ ይስጥልን። እስኪ ይልኝ የሸርጥ ልስጥህና እሺ ይቻላል።
አስራ ሁለት አስራ ሁለት
ሶስት አስራ ዘጠኝ ሶስት አስራ ዘጠኝ
ዜሮ ዜሮ አምስት
እሺ ሶስት ጨዋታ ልወስዳለሁ። እሺ ሶስት ሶስት ጨዋታ ልወስዳለሁ።
እሺ ሌላ ልስ እሺ ይቻላል።
አስራ መቶ ሀያ አንድ መቶ ሀያ ሁለት መቶ ሀያ ሁለት
ዘጠኝ ሰማንያ ሁለት ዘጠኝ ሰማንያ ሁለት አርባ ሁለት አርባ ሁለት እሺ ይሄ ደግሞ ስድስት ጨዋታ ልወስዳለሁ።
እሺ ሌላ ደግሞ እሺ
መቶ ሀያ ሶስት መቶ ሀያ ሶስት
መቶ አርባ ሁለት መቶ አርባ ሁለት ዜሮ አራት ዜሮ አራት ይሄም ሶስት ጨዋታ ልወስዳለሁ። እሺ
okay እሺ ሌላ አለ?
ይበቃል ይበቃል እሺ እሺ ይቻላል።